የወደደኝ ማነው ያለ ምክንያት እንደው ሳይኖረ በጎነት አንድም ያስወድደው የወደደኝ ማነው በእውነተኛ ፍቅር በማይለዋወጥ በማይቀያየር ያላዋደደብኝ ራሱን አክብዶ እያገለገለኝ በብዙ ተዋርዶ ስፈልገው ያለ ስጠራው የሚገኝ ማነው ያልሰለቸኝ ማነው ያልለመደኝ ኢየሱስ ነው ኢየሱስ ነው ኢየሱስ ነው ኢየሱስ ነው ሰው ያረገኝ ማነው ዋጣት ዋጸዳቶ እኔን የጠቀመኝ በብዙ ተጎርሶ ህይወቱን የሰጠኝ የሞተልኝ ማን ነው የወደደኝ ማን ነው የወደደኝ ማን ነው ታዲያ ልቤ ለማን ነው የሚገባው? ታዲያ ልቤ ለማን ነው የሚገባው? ታዲያ ቀልቤ ለማን ነው የሚገባው? ታዲያ ፍቅሬ ለማን ነው የሚገባው? ለኢየሱስ ነው ለኢየሱስ ነው ለኢየሱስ ነው ለኢየሱስ ነው ለኢየሱስ ነው ለኢየሱስ ነው ለኢየሱስ ነው ለኢየሱስ ነው ለኢየሱስ ነው ለኢየሱስ ነው ለኢየሱስ ነው ለኢየሱስ ነው እዋብለታለው በሽታ በትዕግስት በቅንነት በፍቅር ደግሞም በደግነት አጌጥለታለው በትሁት ማንነት በቸርነት በእምነት ራስን በመግዛት እታይለታለው ብርሃኑን ለብሼ በየቀን ዕለቱ በኃይሉ ታድሼ እሽቀረቀራለው ባስተማረኝ ሕይወት በሞላብኝ ጸጋ በሰጠኝ ማንነት እገኝለታለው በፈለገኝ ቦታ በፈለገው መንገድ ለራሱ ደስታ ብደረግለታል ይሁን እንደሚለው በፍቅሩ ገዝቶኛል ጌታዬ እሱ ነው እነግርለታለው ዝናውን አውጥቼ ያደረገልኝን ማዳኑን ተግቼ እኖርለታለው እሱ እንደሚወደው የሞተላቸውን እወድለታለው እወድለታለው እወድለታለው ለኢየሱስ ነው ለኢየሱስ ታዲያ ልቤ ለማን ነው የሚገባው? ታዲያ ልቤ ለማን ነው የሚገባው? ታዲያ ቀኔ ዘመኔ የሚገባው? ታዲያ እኔ ለማን ነው የምገባው? ለኢየሱስ ነው ለኢየሱስ ነው ታዲያ ልቤ ለማን ነው የሚገባው? ለኢየሱስ ነው ለኢየሱስ ነው ለኢየሱስ ነው